Hello.
No.
Hello.
ትንሽ ቤት Hello አቤት፣ Hello አቤት፣ አቤት ይሰማል።
እንደት ናችሁ? ሰላም ናችሁ?
እግዚአብሔር ይመስገን። እንዴት ነህ?
አዎ ቅድ አልሐምዱሊላህ ወላሂ ቅድም ደውዬ ያስገባልሃል ትንሽ ቆይ ብሎኝ ነበረና እሺ፣ አላስገባሉኝም እ ምን withdraw ነው deposit ነው?
አ deposit ነው withdraw ነው?
ብሩ እስከምወስድ ሁላ ውስጥ ገብቶ ገሙ ውስጥ ወጥቶ ቴሌብርም አልገባ ምን አልከኝ አባቴ?
አ ምን አልከኝ? ምን አ- ድምፅህ ርቋል፣ አይሰማም እኮ።
ከቴሌብርም ገሙ ወጥተዋል ከቴሌብርም አልገባም አንድ ብር ሁለት አምስት አምስት ነው
ከቴል ብር ሞቷል።
አልገባልኝም ቴሌብር አልገባልኝም ከገቢም ከገቢም ወጥተዋል
እኮ ከቴሌ ብር ወጥቷል፣ ወደ ቤት ቤት ግን አልገባም ነው።
ከጌም ወጥቶ ወደ ቴሌቪዥን ልልክ ልጌ ነውና አልገባም። እንደምነቃ ነገርኩት እኮ ጎልሲሶ ነው አልቢት ምሽሩ አባቴ በጣም ብዙ ነን እኮ ለዛ ነው።
ተራ ለሲሶ ነው የምንናገረው። በእናትሽ ብራችንም አልነቀ እነ እየተበላች እኛ ላይ እንደገና በራ ምን ራሳችን እንደገና ሲስተሞች ሲያዙ እንደት ነው
ንገረኝ እስኪ ቤት ቤት ቁጥርህን።
ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ አባያዝ እሺ አንድ ቆይ። እሺ ዜሮ ዘጠኝ አርባ ስልሳ አራት ስልሳ ሰባት እ? እ? እ?
ስልሳ አራት ስልሳ ሰባት እሺ
ሰላሳ አራት
መቼ ነው በዚህ ቁጥር ነው። አዎ በዚህ ቁጥር ነው።
መቼ ነው?
በሰላሳ በሰላሳ
በሰላሳ በፈረንጅ በሰላሳ ቀን እም፣
September
ስንት ብር ነው?
ሁለት አምስት አምስት ነበር።
ስንት ብር ነው?
እሺ ነበረ ሁለት አምስት አምስት ሁለት ጊዜ አምስት አምስት መቶ ብር።
አዎ
እሺ ቆይ አንዴ
ውዝዶር ኮስት ላይ አለው እኮ ቀይ እንትን ያመለክታል እንደማልገባል ይባላል።
ሁለት ጊዜ አምስት መቶ ነው።
አዎ እሺ አንደኛው ገብቷል። እሺ
ገባሽ?
እ? እ?
ማመን ምን አልከኝ?
አሁን የገባው
አንደኛው ገብቷል፣ አንደኛው fail አድርጓል። እሺ
ማንችን አረግሽው አይደል?
አ
አንደኛው ገብቷል። በሰዓቱ ነው የምልክ። እሺ
እሺ አሁን ምን- ምን ቀረ?
አንደኛው ይኸውልህ fail አድርጎ ወደ ቤስት ቤት account ክ ተመልሷል። አንደኛው ግን ገብቶልሃል።
አሁን ትላክልሽ ወይ እያልኩ ምን አልከኝ አባ?
አሁን ላክልሽ ይላል ወይ ያገባልሽ ወይ የገባልህን ቁጥር ልንገርህ
አ ዜሮ ዘጠኝ አርባ ስልሳ አራት ስልሳ ሰባት ሰላሳ አራት ይሄ ማ ቁጥር ነው?
አሁን ገባው
አሁን አይደለም በሰዓቱ ገብቶልሃል።
ታዲያ መቼ እየፈለኩ ነው ስልክ ላክል ላይ ፕሮግራም ውስጥ ገባ አልገባም የለም ቴሌብር- ብር ብዩ ቴሌብሮችን ሄደህ ጠይቀሃል?
እንጂ ለኔ ታቆ ብሮስ አልገባም እንጂ እኮ ምን እኛ ይቆይ ጋር ይፈልጋል እኮ
ይኸውልህ እኛ ጋር ገብቷል። እሺ እሺ አምስት መቶ እሺ እዛ ይሆን አምስት መቶ የቀረሱ አምስት መቶ ደግሞ ወደ ቤስት ቤት ፌል አድርጎ ተመልሷል።
ወደ እንትን game ወደ ቤስት ቤት game ክ ማለት ነው አሁን ተመለሰ ተመልሶልሃል። በሰዓቱ ተመልሶልሃል ወንድም።
ኧረ በእናትሽ በእናትሽ እውነት ሆኖ ከፈለግሽ ላይ አ- አ- አ- ምንም የገባልኝ ነገር የለም። በሰዓቱ ውስጥ ልጅ ታዲያ በሰዓቱ ግን ለምን አላየሁትም? በሰዓቱ ሲገባል እኔ ተጫዋች እኮ አይደለ እንደ እነ- ለምን አላየሁትም?
እሺ ተጫውተህበት እንደሆነ አይቼ ልንገርህ።
አሁን ነው የገባ አሁን ውስጥ ውስጥ አሁን በሰዓቱ አይደለም የገባ- አሁን አይደለም ታዲያ አሁን እዛ በዛ- ነው ዞር ኮስ ላይ ውስጥ ግቢና እዩ እኮ እኮ ያየሁት ምንም ስለሆነ እኮ ነው።
ቀይ ላይ እኮ አለው እኮ ያሳያል እንደማልገባልኝ ያሳያል እኮ እኮ ያሳያል። ልክ ነህ። እኔ እያየሁት ስለሆነ ነው እያ- እያገርኩህ ያለሁት እያየሁት ስለሆነ አሁን ነው።
አምሳን በሰላሳ አሁን አመቶ ያን ቀይ አይደለ እንዴ?
ምን አልከኝ?
አምስት መቶ ቀይ እንትን ምልክት አለ እንደ በሳሳ ቀን ተቀምጠ አምስት መቶ ብር ሁለት ጊዜ ነው ያደረኩት ነው መሰለኝ አይደለ?
ሁለት ነው ሁለቱንም ሁለት ጊዜም አልገባልኝ አንደኛው ገብቷል፣ አንደኛው ፊት ብሎ ወደ ሚስት ቤት አካውንት ተመት ላክልኝ።
ላክልን ተጨመጠ ነውልሽ
ንገረኝ
ምኑ ምን ነገር ቁጥሩ
የአንተ ቴሌግራም ቁጥር አይ፣
አዎ ይሄ ቴሌግራም ቴሌግራም ጥቅም ዋትሳፕ ነው መጣው
አትሁኝ። የዜና ዋትና ዋትስአፕ ነው።
ዋትሳፕ ወይኔ ነገር
ዋትስአፕ ተጠቀም፣ ቴሌግራም ነው የምጠቀመው።
ተጋንደው አንዴ ቀባ ውስጥ ነኝ ቀይ ያ